ሰላም ጤና ይስጥልኝ።
አሁን ደውላችሁልኝ ነበረ።
እሺ ምን ነበር? ይቅርታ
እየደወላችሁ ነው። በመስመር ስልክ እየደወላችሁልኝ ነበረ። አሁንም ራሱ እየገባችሁ ነው።
ማን ነበረ ስሞት?
ጀብሪል ጀብሪል
ለጀብሪል ደውለሻል? Hello Hello hello።
ፓስታ order አድርገው ነበር አይደለ?
አዎ እሱ ተመላሽ ሆኗል። stock የለም ምናምን ብላችሁኝ።
አዎ refund አዎ refund እንዲደረግልዎት ነው።
አዎ refund ተደርጓል ተብዬ ነበርና አንደኛው ገብቷል፣ አንደኛው refund ኡ አልገባም ብዬ በአርባ አራቱ በአርባ አራቱ አዎ በአርባ አራቱ ሁለት ጊዜ ነው የተከፈለው። አዎ ለዛ ሁለት ጊዜ ነው የተከፈለው በአርባ አራቱ።
አዎ
ስለዚህ እሱ ቴሌብር ይሰራል አይደለ?
ይሰራል። አንደኛው ገብቷል እኮ አንደኛው ነው ይሰራል።
ያልገባው።
Okay በቃ እሺ፣ እሺ አሁን እናስገባሉታለን የቀረው እሺ እሺ